አይነት ይሁን ስፖርት ነው። ባኮም ለዳው እሺ፣ ቴሌግራም ላይ የላኩትን አያችሁ?
መቼ ነው የላኩት?
አዎ ልኬ ነበር። ላኩት ማን ነው ስሞት? ቴሌግራም ላይ ክብሮም ቴሌግራም ላይ ምንድን ነው እሱ ምናምን
ክብሮም ነው የቴሌግራም ስሞት?
አይደለም ምን- ምን ምቾት ነው ምናምን ነው የሚለው።
ምቾት
አዎ ልክ ያለው ሀያ አንድ ቤት ልክ ላይ አንዴ አንዴ እሺ ስልክ ቁጥር ነው የላኩት? ስልክ አዎ፣ ቁጥር ስልክ ይላኩልን ላኩት።
ላክል- አዎ።
ላኩልን። እሺ ቆይ አንዴ እሺ አስተላልፈን እንለውታል። መልስ እናገኝ እዛው ቴሌግራም ላይ ስለምናሳውቁት
እ?
በትዕግስት
ቴሌግራም ላይ ቴሌግራም ላይ ስለምናሳውቁት እዛው መልስ እናገኝ አዎ።
በትዕግስት ይጠብቁን። እሺ እሺ አስተላልፈናል ብሩ ይመለሳል። አ?
አስተላልፈናል። አዎ አዎ እዛ- በጣም ብዙ ብር ተበልጄ ነው ሀያ ብር በነጋ ሲጨምር በጣም ብዙ ሺህ ብር ነው የሚሆነው እና አዎ እያየሁት ነው።
አዎ ሀያ ሺህ ብር ተበልቼበታለሁ። እሱም ቁማር እና አሁን ይሄኛው ብር ይመለሳል አይመለስም? አንቺ ከምታውቂው አንጻር ይመለሳል፣ ሲስተካከል ይመለሳል። መልስ ስናገኝ እዛው ቴሌግራም ላይ እናሳውቆታለን። እሺ እሺ